ሄሎ አቤት መሰረት ነኝ ልልሽ አዘዝ ሰላም ነው እንዴ?
ሄሎ
ወይ የማን ሰላም ነው እንዴ?
ደህና ነኝ። ጆሮዬ እኮ በእናትህ
እ እንትን ሰባ አምስት ሀምሳ ሰባት ወርዳል።
ስንት ሰባ አምስት ሀምሳ ሰባት ሰባ አምስት ሀምሳ ሰባት ምን ሆነበት?
እ እኔ ያለሁት ከላይ ሽሮ ሜዳ ነው። የገባልኝ ደግሞ እዛ ታች ከእንትን ነው ከቴዲዮቴ አይዋ
እኮ ሌላ order ይዘህ ከዚህ ውጭ አሁን ኧረ አለፍ ያለ district ኣችን ውስጥ የምንመጣው እንዲወጣልህ ነው።
አዎ
እሺ፣ ቆይ መስመር ላይ ጠብቀኝና እጠይቃለሁ።
እሺ እሺ።
አቡበከር ነህ?
አዎ በከለ ከእቴጌ ነው ያዝከዋ?
አዎ እቴጌ
ጠብቀኝ እሺ።
እሺ
አቡበከር ወይ አይወጣም ስራው ወይ ነው ግን መች እ ሩቅ እኮ ነው መች
ሩቅ ይሁንስ እኔ ያው በዚህ ሰዓት እነሱስ እ?
እንዴት ያሰሩታል ብለህ ነው? አሁን እኮ ያለ district ኣችሁም ቢሆን አንድ ከሆነ የያዛችሁት አይወጣም አለ
ምን ከሆነ እ?
እሱ ማለት ምን ማለት ነው? ቆይ ደግሞ የዛ driver ቢሰራ አይሻልም?
dispatcher ነው የሚወስነው እኮ አቡበከር እ?
እሺ በቃ ምንም ማድረግ አልችልም።
እሺ።